Là.
Ça la voix Hello.
እሺ እንዴት ነህ? አይሰማም?
አንድ ሀይድ ዲፖዚት አድርጌ ነበር ትናንትና አዎ፣ አዎ።
ብሩ ዲፖዚት አድርጓል ይላል፣ ግን አል- አልመጣም።
እሺ የተላከልን ሜሴጅ ላክልን በቴሌግራም ኮፒ አድርገህ።
እ- ራሱ እንደ አይር ተመልዋል እኮ እዛው ገብቷል ነው የሚለው። ሀያ አምስት ጉዳይ ለአንድ ላይ ትናንት
እሺ ገብቷል ማለት እሺ ገብቷል ካለስ ገብቷል ብሏል፣ ግን አይመጣም እንትኑ ላይ ብሩ ላይ።
ገብቷል ያለው ምን ላይ ነው ነው?
ሳንቲም ላይ SantimPay ላይ እሱን message ነው የምትልከው። ገብቷል የሚለውን message ላክልኝ ኮፒ አድርገህ። እንደዛ ነው ያልኩህ።
እሺ።
እሺ